ጤና ይስጥልን Best Bet ረዴት ነኝ። ምን ልርዳው?
ትናንትና ከ Best Bet ወደ account ብር ልኬ አልገባም። አስራ አንድ ሺ ብር።
እሺ የ Best Bet ቁጥራውን የደወልክበት ነው?
አዎ።
እሺ ጠብቀኝ፣ check ላደርግልህ። ሌላው አቤት።
ወደ ቴሌ ብር account ነው አይደለ?
አዎ።
በቃ confirm አድርጌልሃለሁ ገብቶልሃል። እሺ check አድርገው።
እሺ።
እሺ ስለ ደውል እናመሰግናለን። መልካም ቀን።